ሄሎ
ሄሎ።
አቤት።
ሰላም ነው?
ሰላም
ለን እግዚአብሔር ይመስገን። አንድ የሆነ ኤላን ትራይክ የነበረ አንድ ነጥብ አምስት የለል ተባል አ አለ ሁለት ሺ አስራ አምስት ሞዴል
እሺ
ዋጋው ሰላሳ ሁለት
ሁለት ሺ አስራ አምስት ሰላሳ ሁለት አ በፍተሻ ንጹህ ነው። ምንም መጨረሻው ነው ጥሪ የለው።
አይ በድርድር ነው ታስፈትሽዋለክ።
እሺ እ፣ ስንት ነው የሚ- የሚጠበቅብኝ ማለት ነው? እኔ
ከአንድ ነጥብ ነጥብ ሰባት አምስት ያለው ማለት ነው።
አንድ ነጥብ አምስት cash
አ አይ ባንክ አንድ ነጥብ አምስት ነው፣ ቀሪው በ cash
አይ ነው ገባኝ እኮ እ፣ በስንት ጊዜ ያልቃል?
በሶስት አመት ክፍያ
ወርሃዊ repayment ስንት ነው?
አ፣ ለሶስት አመት ማካፈል ነው። አስራ አምስት percent interest አለው ወደ ሰላሳ ምናምን ሺ
አሪፍ እሺ እ፣ ምንድን ነው ስሙ እም፣ የብድር ሂደቱ በስንት ቀን ያልቃል?
እ፣ ከአንተ የሚጠበቁ ነገሮችን ካመጣህ እስከ ሀያ ቀን ድረስ
ሀያ ቀን maximum ማለት ነው።
አ maximum ሀያ ቀን
እሺ የት ነው ያለው ማለት ንግድ ፍቃድ መኪናው አለኝ።
መስቀል ፍላወር እ
ንግድ ፍቃድ አለኝ ችግር የለም።
መስቀል ፍላወር ናዝራ ሆቴል ፊት ለፊት
መምጣት ይችላሉ አሁን አዎ ይቻላል
መጣሁ። እዛው አካባቢ ስለሆንኩ መጣሁ።